hello hello መልሼ የገባው እ እ ምን አልሽኝ?
ምን ነበር እናት?
እንትን ዊል ነበረች አንድ ትኬት ዊል ይለኛል፣ ግን ዊል ላይ ስገባ አይመ- lost ይለኛል።
ንገረኝ እስቲ cashier code ህ እሺ አስራ አንድ አስራ አንድ ስልሳ አንድ ሰባ ሰባ ዜሮ ስድስት አስራ አንድ ስልሳ አንድ አስራ አንድ አስራ አንድ ስልሳ አንድ ስ- እሺ አስራ አንድ ስልሳ አንድ ሰባ ሰባ ዜሮ ስድስት
እሺ
እ
win ነው ወይስ ምንድን ነው የሚልሽ?
ምን አል- ምን አልሽኝ?
እንትን እኮ ነው lost እኮ ነው።
እንዴ lost ደግሞ እንዳትዩ ደግሞ የተጫወተበት አስር ደቂቃ ላይ ነው። የ እንትን ያለ ደግሞ
Red Bull የሚለው ነው።
እ Red Bull የሚለው ነው።
እ Red Bull ሳይሆን Red እኮ Bull እሱ እኮ የሚለው ነው። lost የሆነው እሱ ነው
አዎ አዎ እኮ lost አይደለም የምትይው።
አዎ ማለት ደቂቃውና የተጫወተበት እንትን አይ እንትን አይልም ዘጠኝ አምሳ ዘጠኝ ነው የሚለው እኮ እሱ lost አስር መሆን ደቂቃ ነው የለበትም ነው የተጫወተ የምትይው።
አዎ lost መሆን የለበትም እና ልጁ እየጠየቀኝ ነው ስለዚህ በቃ check አድርጌ አርባ።
እደውልልሻለሁ።
አርባ አርባ የት ነው ጊዜ ነው የምትደውለው?
print የት ነው የሆነው ይሄ ትኬት የምትደውለው? ከየት ነው የምትደውለው?
እኔ ከጎንደር
እሺ ይሄ ቁጥር እ?
ነው ያንቺ ነው ይሄ
አዎ አዎ ልጠብቅሽ አሁን እንትን ብዬ check አድርጌ እደውልልሻለሁ መልሼ ዜሮ አዎ።
ዘጠኝ አስራ ስምንት ነው ሰማንያ ዘጠኝ ሀያ አራት አዎ ሰማንያ እነ ዘጠኝ መፍትሄ የሚደውል እሺ ችግር የለውም እደውልልሻለሁ ልጠብቅሽ ነው እሺ እሺ እሺ